Hello
Hello
አቤት ጤና ይስጥልኝ አብሮ ይስጥልን
ዶክተር ጅቱ ኢዴሳ
አዎ
ማመልከቻዎትን ተቀብለናል እና
እሺ እርቤ የእንትን ከዚህ apply ያደረኩት የኢትዮ ቺክን ስልክ እንደዚህ ነው እ?
apply ያደረኩት ለ interview የተጠራሁበት ቦታ የለም እ፣
ስልካቸው እንደዚህ ነው
እና ሰራሁልሻ
ብዙ አልሄድኩማ እንጂ በፊት ስልኩን ሳየው እንደዚህ ይሄ ስልክ የዛ ስልክ ነው ብዬ formal ሆኜ
ሰራሁልሽ ማመልከቻ አስገብቶ ነበር ስትል ድምጽ መጣ።
ድምፅ ይሻላል
አይ እድሌ ነው። ስራ እስኪይዝ ድረስ እንደዚህ ተጫወትብኝ።
እ፣ እ፣
እ?
ብሻት ነው ጋኛ
ሎጊ ሎጊ አካም ጀርታ
ነገ ገለተዋ ከዮ
ጀራ ጀራ
አከመት
ካዩ መገለ ተረቢ
ጅሬኝ ወላላ
አው ማንጅሩ በየሰ
ማንጀብታን አንድ ብሲን ከስትሉበት ወሬ ቶሎ ቶሎ
እና እንዳያመኝ ሶሰብዳ
ብካንኮ ካንኮ
ማታመኝ
የመሲ ነው የመሲ ልጅ የእሷ የኔ አይደለ
ነው እንዴ
አ
ተናገሮ
አ እኮ
አማ ወሬ ጌሱቲ ጌሱሲ ወልመረከት
አይ አከሰ መጀዴ ነኝ
ትምህርት ቤት ያመሰ እ
ለካ ፋርማሲ ታለች ትምህርት ለካ ፋርማሲ
ትምህርት ተለካ ወደ ፋርማሲ ዞራለች። አ ዋሳ መቆየት ፋርማሲስት እኮ ነች።
አ ወደ እንደ ዞረ እ?
ወደ እንደ ነው ለኪ ቼካፒ ወይ ቀባዩ ሲ ቀርቃሪ ወጅን ጌስኔቱ መነት ገለ
ኦኬ ማጀት
ስራ አሪፍ ነው።
ማጀት መሽን ማንተ ትት ሲን ሙጫሲ ሙጫሲ ቲን ጀቲ ኑንጋቹኒ ድናን ኑንጋዱ ጀተሚቲ ጀቲን ታናግራታለህ።
አዎ ስቻ ስራ ይዛለሁ ቡቾ ቆጠሩ መሲት ገነ ሄሎ
ሄሎ አቤት
አከም ነገ ረገለቻ ቀዮ
ቆርጨ ገራን መረባዴ ገራነች እ እ ገራነች
ቆሪቻ በርባዴ ገራነች ነው Ah, እሺ እሺ Qo- kan garaa dura eh, kan sagalee keetii si kennu wayyu kan qoonqoo keetii
ላኪኒ ቆርጨ ቡዳ Kan- ቀብዱ Eh?
ቆርጨ ቡዳ ቀብዱ
Eh, kan qoonqoo keessaa qabna
ከንኮ ቡዳቱ ኛቴ ዴን
Eh?
ቡዳቱ ኛቴ ዋንቴፍ ከንኮ ከን ቡዳ ቀብዱ እንጂ ቡዳ ከመለሽ kan budaa ee jira kan habashaa sukkuumnees ta'uu sii kennina Eh?
አቶ ደየተኒ jirtaati ነውማ nagaadha akkami
ክልተዋ አቃ
gadda sin gaafadha ture finfinneetti
xiqqoo biizii ta'een Ah,
dhufuu hin dandeenye
eh, anis garuu bariituun dhaqeeyyuu si gaafachaan ture
አዎ ምን እናድርግ እኔም እ።
ችግር ተዘናግቼ ሳልጀምር እ
ፔፐር ሳልሰራ ተዘናጋውና አሁን ከስር ዴል ላይ ድረስ ልጅ እንኳን ሳታድፍ
አሀ ፈረቻ ጅርሳ ስላ ፔፐሪ ጌሴ
ክላሲ ጥሙር ያው ፔፐር ነው ልጅ
ሰፊናን ታዲያ ደደፊካ ከነኮ ሰልጳዳ
አሁን ጀምርኩ
isa ቢዚ ጎዴ
ጉያ ገባባ ነው ከነ ሆጂ ዩሪ ዘስ መጥቶ ሁሉ ፈደዩ
አዎ ግድ ይላል ዋን ጨልቀበን ተካፊጡ ወያ አይ ጭምሲ
አከስ እንዴት ነሽ አንቺ?
ደህና ነኝ እግዚአብሔር ይመስገን
አንቺ ማስተርስ እና ፒኤችዲ ያደርሰሻል በልጆች አ?
እና ምን ያደርጋል የወረቀት ፒኤችዲ እ?
እኔ አላልኩም
አታ አትበል እንጂ እኔ ብያለሁ ሌላ አዎ።
አንጀኔ
አኑ መጀ እሺ አዚዞኔ ሙሌ ሁለት ለተና
አቲ ማሌ ግዳ ጉማኒ እንደውም እኮ እንገደ ሰፋ አጀቻን ቱሬ
ማሌግዳ እም ናፖሳ ከዱር በሸጠ ይችላል አጥብያ ሸጤ ዋማ ጉፉ ወይስ ዮ አድገቴ ስትነን ቀን ደፊም ሸጤ በርባደ ኢሲቲ
ሻታት ጉቡ ሳታት ዱራ መለቀባ
ሲታቲ ታዲያ ነመነማ በርባዳ ሬ በርባደ አቺ በበሬደ ኬሰ ኦልታሚቲ ኦ ድበርቲሽ ከተማማ እም ሼኮስ ሞንበሬች
ኦ
እ
ዛሬ ብዬ ብቻ ሚስተር የምፈልገው
የምን
ሚስተር የምፈልገው ለብቻ የኔ ብዬ ብቻ የምትሆን ልዩ ብቻ ታዲያ ያንተው ብቻ ነች እኮ ካገባ ሀቴ ሌላ ሰው አይደለችም
ከረጋ የወለ ከተማም ቤት ብቻ
ሳኑማ ተኤራ ባድያን ሳሲ አከዚ yooma gadi buune gara qucoo keessa wanni keessa ajoo ajoon illee katamaadha eessa siin jedhu fagaannee uma yoo sii barbaannee malee hin jiru
ለቀና Mm. daawwee daallee minaamin እዚህ ዳርዳር አጆ ምናምን አይሆንም እነሱም ጨላጤ ሆነዋል
ታዲያ ምን ችግር አለው ከጉሙዝ እንፈልጋለን በቃ ፈ- ሬፍ አርገት ዶሳ ከዛ ልጃችሁ በመሀል እ? ቾኮሌት የሆነ ከለር ይኖረዋል
በስማም በስማም እ?
በጣም እንጂ በቀን ያውን ከኔና ከጉሙዝ ተገኝቶ እኮ ያው ነህ ግን አንተም እኮ
አመድ ይመሌራ አ ማል አርገቴ
ነፍሲ አማሩ አባ ዘኑፋት በጉዲሳት
እ?
በጉዲሳ አባ እ እ እ
ያት የመኖር ደዋት ምክራት ያረግ
እ ላሙ እንዲህ መጥ ማላርገት
ሱጋ ጀሪካ
ላከለ አዶት ነንጥቆ ቢሮ ነው ላከድ ያድርኩ የሰንዲሙኝ ያ እህ
ማባቁ እናቱ ልንጀት ሆናኝላ እ
ይሄን እናቱ ልንጀት ሆናኝላ
የው ጅረኝ ነማቶ ለ ከለሪ ጅጅረቱ
አከዚህ ለኔቱ ሜላ ሜላ ታደሰ ፍላ ደግሞ ዘርቤ ታደሰ ላ እ
amma nuti malkiin keenya fi amma warri cabuu wal fakkaanna jedhu. Inni immoo warri dubaraa kana haraba deemtee dhufte immoo ilaalee jedhu.
እሺ Inni achi dhuftu ababaa fakkaatti. Inni achi lama ta'e raafuu taatee jedhan.
ራፉታት አይ ጃርሴ አመነ ሁበተኒ ዲመቹ ኬ ወይ ኢብሰኒ ሩታና ንጓቱ ዲመቴታ አሃ አሪፍ ሄዳ
ምን እናድርግ ፀሐይ አይነካም ነው ቢሮ ኡመ ኦልታ አይ ብዙ አወራን። በቀደም እኔ ስጠይቅህ በቃ ብዙ ስራ እየሰራህ እንደሆነ ተፍ ተፍ እያልክ እንደሆነ አዲስ ፈጠራዎች ሁላ እየፈጠርክ እንደሆነ አወሩኝ። ደስ ብሎኛል። ሲያ ሚልካ ውጀና ጋ ከነጫለ ኦጉማ ሳንቀብኑ ሲንገርጋሩ
አሜን አሜን አሜን ያ ነው ለማንኛውም jabaadha akka ijoollee guddisaan immoo isinitti qaqqabna.
Keessan darbee hin qabu rakkoo hin qabu. Hin guddisna keenya guddisnee keessanitti darbina.
Haa ta'u kaamee isinitti qaqqabna garuu futuma inni.
Eesh, eesh. Haa ta'u hin badiin hin luku.
Eesh.
Eesh, eeja.
Eesh.
Jaha jettamaa dubbisteettaale. Biluun otoo jiraatte dubbisiitudha eellaan dubbisuun eellaan fuudha dubbisuun eella jedhin.
Ila
Haa maal naati?
attaaqom cuyyoon taaqwalle sun.
Cuucoo nuu?
Raa Summa ifaaraal.
ambeeda.
Gaddella.
Akka miraati.
Akka rabbiif jirra.
Bakka jiraatte.
Aamiin bagwajjin jiraanne.
Siraa እንዴት ነው ተው?
ስራ ምንም አይልም።
እም
አሁን ስራ ወደ መጀመር ነው።
ደስ ይላል።
አዎ። ንፍቶ
አለቀ ዝግጅት
አይ፣ አለቀ እንኳን አይባልም፣ ግን አሁን ትንሽ
የት- የቴሌው እንዴት ሆነል?
ሙከራ ላይ ነው።
እስካሁን አላስጀምሩትም?
አይ የተወሰነ ሙከራ አለ። ያው ቴክኒክ ችግር ስላለባቸው አንዴ ይሰራል፣ አንዴ አይሰራም እንጂ እም
ትላንት አሁን ስልክ እየመረጠ ያስቸግረኝ ነበር እንጂ መስራት ጀምሯል። አሁን ስልሳ ሰባ አንድ ላይ ስትደውይ ደውዬ ነበር እኮ እኔ ራሴ ባለፈው ይሰራ ነበር።
አዎ፣ ሰም- ተበላሽቶ ደግሞ ነበረ።
እም ዛሬ ዛሬ ደግሞ ሰርቷል። ተወሰነ ዜና እንችላለበታል።
እም
እንደዛ እያሰረቀ አይነት ወዲህ አንዴ
አሪፍ ነው እንደዛ ከሆነ።
ሄሎ
Mister, የት ገሜ
akkam ነጋ
jirta?
jalqaba akka
Eh, beeylamni keenya akkuma eegamedha miti.
ee biiroo jira
Ati biroo jirta mucaa timte dhufa miti jeeqoti.
ee biiroo ka'eera na jennu
Eh, ka'eera jedhe.
ee
Bayeessa kun mucaan na bira ga'eera.
ayye
Bisaa battan maxaalle sinya.
misaalatan እንመጣለን ማለት ጊዜ እያባከናችሁ ነው ማለት ነው። ስድስት ተኩል ነው ቀጠሯችን።
Eh, eh.
ቀጠሯችን ስድስት ተኩል ነበር።
ነው ግን ምን eh, ከዛ እንደርሳለን ይባል በአስራ አምስት ደቂቃ
በአስራ አምስት ደቂቃ አዎ፣ አዎ።
እሺ ኦልሬዲ እኮ የበሻ ቦታ ነው ያለው።
እሺ እሺ ችግር የለውም።
ለዛ ነው የምልህ።
እሺ እሺ
እሺ።
እሺ ቀርቢቲ
ኦ
ይቅርታ እንግዲህ
ኧረ እንዴ ችግር የለውም።
እ፣ የስራ ቀጠሮ ነበረን እና አዎ እሱን እንትን እያልኩ ነው።
ኧረ ችግር የለውም።
እና አዲስ አበባ ቃይ ያኔ ንፍቶ
ናኑፋ
ቆጥር ያለማን tokko nalaltee tu haala salaaltee
ሆጂ
ee
ናኒ ላለ ዱፌተን
ከቸወይና አሁን ይሄ ዊኬንድ እንደውም ኳስ እንኳን የለኝም ግን እም
አንዳንድ production ስራዎች እንሰራለን እና እም
ዝም ብለሽ ብትበይ ሰሞኑ
okay ሰሞኑን
አዎ ከአርብ ጀምሮ
እሺ በቃ
ላልቴቱ ያለማን tokko ላልቴቱ እም haala silaalletu wanta tufufiin isaanii nagargaartoo jiraate
እም ilaallee mijeessina
እም
ካልሆነም አንዱ ላችን ቆይተሽ ትመለሻለሽ።
በቃ እስኪ እመጣለሁ አይቼ
እም
ናኑፋ
ቶሎ ይበል።
ቶሎ
እሺ እኔም ትምህርት
እሺ እኔም
እሺ ነገ ነው።
እሺ ነገ እንገናኝ።